ጤና ሌላ?
ቤት አቤት
ዲቦራ ዲቦራ ነሽ?
አቤት አዎ ነኝ ወይ አን- እ- መልሼ ል- ልንገርሽ አዎ ንገረኝ እሺ እ, አስር
እ፣ አስር አስራ አራት አስራ አራት አስር አስራ አንድ
እሺ ትናንት ነው የቆረጥኩት ነው ያልከኝ አይደል አዎ ትናንት ነው በአምስት ሺህ ነበር የቆረጥኩት
okay፣ እሺ።
አይ ድሮ አስገባ ነበረ ብዬ እኮ ነው እንደው ድሮ አስገባ ነበረ አዎ፣ direct አይ ምናልባት እንግዲህ update ምናምን ካልተደረገ ለዛ ይሆናል እንጂ ይገባል መግባቱ አይቀርም አዎ።
በቃ ታውቃቸውና መልሼ እደውልልሃለሁ እሺ በዚህ ስልክ በደውል አገኘሃለሁ አይደለ አዎ አዎ ታገኛለህ እሺ እሺ።
እደውልልሃለሁ እሺ እሺ እሺ